ለምንድን ነው እንደዚህ? በማመስገን ወይኔ ደረቅ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አቤት።
ከችፕችፕ ነበር የምንደውለው ፀሐይ።
አዎ፣ እሺ።
ዛሬ ያልተቀበሉ product ነበር አይደል?
አዎ፣ አራት ቀን ነው እንጂ ዛሬ አይደለም። በየቀኑ ነው የምትደውሉልኝ።
አዎ፣ ይቅርታ።
እሺ።
በጣም ነገ እንድመጣሉት ነበር ይፈልጋሉ። ቅድምም ረውኝ ነበረ። ሄሎ ሄሎ ሄሎ